hello
hello boss ሰላም ነው።
ነኝ፣ አሚር ነኝ። ምን ልርዳ?
እ፣ ከትናንት ወደ የሆነ withdraw አድርጌ አልገባልኝም ነበረ አ- አስር ሺህ ብር እሺ፣ በዚህ ቁጥር ነው ቤስት ቤት?
አ እሺ፣ check እያረኩት ነው። አንዴ ጠብቀኝ።
ችግር የለም።
እሺ። hello hello፣ በያ boss።
እ፣ ሁለት ጊዜ ነበር አይደል ያደረከው?
አዎ፣ አንዱ እንትን ብሏል፣ አንዱ ግን suspend ነው።
የትኛው የመጀመሪያው ነው የገባው? ሁለተኛው አላወኩኝም ምለ አ- አንዱ almost ቴሌብር ላይ ሄዷል፣ ግን አንዱ ግን ከዛ ላይ deduct ተደርጓል፣ ግን አልሄደም።
okay okay። የትንሽ የቆየ ስለሆነ ሁለት ሶስት ቀን ምናምን
አዎ፣ ለዛ ነው ትናንት ወዲያ።
የቆየ- የቆየብኝ። አዎ አዎ። እሺ፣ hello hello።
ወያ boss።
አንዱ confirm አልተደረገም ነበር። confirm አድርግ ይላሉ። አሁን ገብቷል። message ይገባላል። እሺ thank you እሺ፣ መልካም ቀን።